ሄሎ
አዎ፣
ሰላም ጤና ይስጥልኝ። ቴሌቪ
አብረስልኝ የሆነ ቶሊ ቴሌዮን ቲኬት የሚባል ሚስል ገብቶልኝ ነበር።
ቴሌቪ ጌም ነው። ጌሞችን ሲጫወቱ ሽልማቶች ያላቸው ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
አ ትንሽ ስልክ ነው የነው።
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው መጮት ይችላሉ።
አሀ እዛ- በዛው እንትን game አለ በዛው
አዎ game ኦች አሉ።
የምጫወተው
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ። እድሉን ይሞክሩና ጥያቄና መርጠው
አ፣ ነፃ ነው።
አ መርጠው መጫወት ይችላሉ።
እሺ።